ጤና ይስጥልኝ ጊዜ ኢትዮጵያ ሄደን ነኝ እባክዎትን መልሰው።
ጤና ይስጥልኝ ኩለር ተበላሽቶ ነበረ።
እ እሺ ይንገሩኝ። ቢጂ ነምበር ልንገርሽ እሺ ሁለት ዜሮ
ሁለት ዜሮ አርባ አንድ አርባ አንድ አርባ ሁለት
አርባ ሁለት ሰላሳ ስምንት
ሰላሳ ስምንት ሰማንያ አራት
ሰማንያ አራት ሙሉ ስሞትን ይንገሩኝ።
የኔ ልንገርሽ የቤቱ ልንገርሽ
አይ ቤት ውስጥ የሚገኝ ሰው ስም ይንገሩኝ።
እሺ፣ ላጣጣም በአንድ እ ዜሮ ዘጠኝ አርባ ሁለት
ዘጠኝ አርባ ሁለት ስልሳ ዘጠኝ ስልሳ ዘጠኝ አስር አርባ ዘጠኝ አስር አርባ ዘጠኝ አፍሪካ ነው የሚባለው ድርጅቱ ስም አዎ አዎ
የሙሉ የልጁ ስም ታረቀኝ ነው እ?
ታረቀኝ ማን
ያ- የአባቱን ስም አላውቅም
ኩለሩ ምንድን ነው የሆነባቸው?
እ፣ ኩለሩ እንትን ነው አ- አረፋ እያደረገባቸው
አድራሻ የት አካባቢ ነው?
ጉርድ ሾላ ቀበሌው ጋር
ጉርድ ሾላ መዝናኛው ማለት ነው አዎ ንግድ ባንኩ ጋር ዋናው ንግድ ባንክ መዝናኛው ጋር ቀበሌ መዝናኛው ጋር እሱ አጠገብ ነው ቀበሌ መዝናኛ ጋር። እሺ የነገሩን መረጃ እንዳለ መዝግቤ ወደ ጥገና ክፍል አስተላልፈዋለሁ። የጥገና ባለሙያዎች መጥተው የጥገና አገልግሎት ይሰጡታል።
እሺ ሌላ ልንገርሽ አለ ሌላ ቤት አዎ እ፣ ሁለት ዜሮ
ሁለት ዜሮ ሰባ አንድ
ሰባ አንድ አርባ ሶስት
አርባ ሶስት ስልሳ ሰባት ሀምሳ አምስት
ስልሳ ሰባት ሀምሳ አምስት
ስልሳ አምስት እሺ። እስከ ዳር ባርና ሬስቶራንት ነው።
አዎ አዎ
እሺ እሱ ሙሉ ስምና ስልክ ይንገሩኝ እንደቅድሙ።
እሺ አሳለም ነው ያው የሙሉ የአባቷን ስም አላወቅኩም።
ካሳለ አዎ
ስልክ ያውቁታል። ስልክ ስልክ ልንገርሽ?
አዎ
እሺ ዜሮ ዘጠኝ ሀያ አንድ
ሀያ አንድ ዜሮ ዘጠኝ ሀያ አንድ ሀያ ስምንት ሀያ ስምንት ዜሮ አንድ
ዜሮ አንድ
ዜሮ አንድ አርባ አራት
ዜሮ ዘጠኝ ሀያ አንድ ሀያ ስምንት ዜሮ አንድ አርባ አራት አዎ አዎ ምንድን ነው የተበላሸባቸው?
የእነሱም እንደዛው ነው። አረፋ ነው የሚያደርገው።
እሺ፣ አድራሻ የት ነው የነሱስ?
ይሄ እግዚአብሔር አብ እግዚአብሔር አብ ወደ እንትን በሚወስደው መንገድ ወደ ምንድን ነው ወደ መብራት ኃይል በሚወስደው መንገድ ላይ
ከእግዚአብሔር አብ ወደ መብራት ከእግዚአብሔር አብ ወደ መብራት ኃይል በሚወስደው አዎ
ምናልኝ ይቆራረጣል።
ከእግዚአብሔር አብ ወደ መብራት ኃይል የሚወስድ መንገድ አለ፣ አስፋልት አዲስ አስፋልት። እዛ መንገድ ላይ ነው ያለው። ከቸርቹ ፊት ለፊት ነው
እሺ፣ church አለ እዛ ጋር።
እሺ፣ ደንበኛችን ሁለቱንም መዝግቤ ወደ ጥገና ክፍል አስተላልፋለሁ።
እሺ፣ እሺ፣ አመሰግናለሁ።
ለመረዳት ነገር አለ አይ የለም በቃ ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብና አስተያየት ከሚሰሙ ድምጽ በኋላ ያስቀምጡልን። መልካም ቀን ይሁንልን።
እሺ